ፍቅር ዓይንሽ ደመሰለ ጉንጮችሽ ገረቱ ከንፈርሽ ከሰለ ምነው የኔ ፍቅር ዓይንሽ ደመሰለ ጉንጮችሽ ገረቱ ከንፈርሽ ከሰለ እንባሽ እፍ ብሎ ሞልቶም የድሮ ፈገግታሽ ጠፍቶም ሳይ ጊዜ ደነገጥኩ አዝኜም የማይሆን ምን ነገር ተገኘም ሕይወትሽ ሕይወቴም መርቶም ስሜትሽ ወስኖ ቆርጦም ፍቅርሽ ልቤ ውስጥ ገብቶም ተጠራጠርሽ እንዴ ከቶም ፍቅር አንዴ ከያዘም ጠንካራ ሰንሰለት ነው። ይህን መዘንጋትሽ ፍቅሬ እረኮ ለምንድን ነው? ምን ነው የኔ ፍቅር ዓይንሽ ደመሰለም ጉንጮችሽ ገረጡ አሃሃይ ከንፈርሽ ከሰለ ምን ነው የኔ ፍቅር ዓይንሽ ደመሰለ ጉንጮችሽ ገረጡ አሃሃይ ከንፈርሽ ከሰለ ልብሽ መጎዳቱ አዝኖም ፊትሽ መገርጣቱ ባዝኖም ለምን ይሆን ይሆን ፍቅሬም ተጠራጠርሽ እንዴ ዛሬም አይዞሽ አልክድሽም እኔ ሌላን ሴት አላይም ባይኔም ካንቺ በስተቀረ ፍቅር ብያለሁኝ ፍጹም ይቅር ፍቅር አንዴ ከያዘም ጠንካራ ሰንሰለት ነው። ይህን መዘንጋትሽ ፍቅሬ እረኮ ለምንድን ነው? ምን ነው የኔ ፍቅር ዓይንሽ ደመሰለ ጉንጮችሽ ገረጡ ከንፈርሽ ከሰለ ምን ነው የኔ ፍቅር ዓይንሽ ደመሰለ ጉንጮችሽ ገረጡ ኦሆይ ከንፈርሽ ከሰለ ልብሽ መጎዳቱ አዝኖም ፊትሽ መገርጣቱ ባዝኖም ለምን ይሆን ይሆን ፍቅሬም ተጠራጠርሽ እንዴ ዛሬም አይዞሽ አልክድሽም እኔ ሌላ ሴት አላይም ባይኔም ካንቺ በስተቀረ ፍቅር ብያለሁኝ ፍጹም ይቅር ፍቅር አንዴ ከያዘም ጠንካራ ሰንሰለት ነው። ይህን መዘንጋትሽ ፍቅሬ እረኮ ለምንድን ነው? ይህን መዘንጋትሽ ፍቅሬ እረኮ ለምንድን ነው?